ሰላም ጤና ይስጥልኝ።
Hello አቶ አበዱ ከበዱ
Hello
ጤና ይስጥልኝ።
እድሜ ይስጥልኝ።
አቶ ከበዱ
ማን እሺ?
አቶ ከበዱ ናት።
እሺ እሺ ከ WePlus Solution ድርጅት ነው የምደውለው።
የት?
የ WePlus Solution የትራንስፖርት አገልግሎት ነው የሚሰጠው። ዊፕላስ እሺ።
ሶሉሽን እና ለአሽከርካሪዎች ለየት ያለ ነገር ይዘን መጥተናል። እ, እኔ እንጃ ድርጅታችን- ሰክሰስ ነኝ እኔ።
ምን አሉት?
ሰክሰስ ነኝ።
አሽከርካሪ አይደሉም?
አዎ እሺ በቃ አመሰግናለሁ። እሺ።